ሄሎ ጤና ይስጥልኝ። ሄሎ እግዚአብሔር ይመስገን።
ብሌን
ብሌን ስራ ቦታ ሄዳለች ነገር ጥላ
እዚህ ብሌን ሚል ግሩፕ ላይ እቃዛ ነበር አይደል?
እ
ሚልኪ ግሩፕ ላይ እቃዛ ነበር ብሌን
የት እዚህ ነው
ከቺፕ የልጆቹ የስራ ቦታ ስልክ አታውቅም?
okay እዚህ ጋር የተቀመጠው ይሄኛው ቁጥር ነው
እሺ
እና ሚልኪ ጋር እየተደወለ ስልክ እየሰራ ስላልሆነ ሌላ ቁጥር ይኖራታል ሚልኪ
ሌላ አውቅም። እኔም መልእክት ካለ አንሺውና በዚህ ስልክ ደውለሽ አዋ ንገርኝ አለችኝ።
okay ብሌን ነች እንደዛ ያለችሁት
አዎ ረስታ ሄዳ ስራ ቦታ ስልኩ ቤት
okay እሺ ስለዚህ አይ driver እቃ ይዞ መቶ ነበርና ካላገኛት በቃ ተመላሽ ያደርገዋል
እዚሁ አካባቢ ነው። እኔ መቀበል እችላለሁ?
ከወላሉት እቃው የእቃ ከወላሉት
እስቲ ቆይ ደውዬ ልጠይቅና ከዛ የልጅቷ ስልክ እሰጥሃለሁ ታወራታለህ።
በጣም ነው።
እሺ